ልለፈው እንዴት ልለፈው ጸባይ ሲለዋወጥ የሚያሳዝነው አንድ ሀሳብ ሲወጠንም የሚጸና ነው መንፈስሽ አይጸናም። አሃሃይ እንዴት ልሁነው ፍቅሪያት ለዋዎች ሆኛ ሳብ ጽኑ ምነው ትለዋወጥሽ ገና ዛሬውኑ የኔ ሕዋሳቶችም ፍጹም መለመኖ በፍቅርሽ ተጨንቀው አሃሃይ እንደምን ይሆኑ ማለት ሐሳቤን ስገልጽልሽ እኔም የፍቅርሽ ምርኮኛ እኔ በመሆኔ አንቺን በመናፍቅም ስላለቀሳኔ ጨከኝ አሃሃይ ቀረብኝ ወደኔ